Hello
አቤት።
ሰላም ጤና ይስጥልን።
አቤት ይስጥልኝ።
አለን። ምን ልርዳዎት? ቴሌዊን
አቤት።
ቴሌዊን ምን ልርዳዎት?
አይ እ የሆነ ነገር
message ገብቶሎት ነው?
አዎ እሺ message ኡ ቴሌዊን game ነው ጨዋታ። game ኦቹን ሲጫወቱ ሽልማት ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
እ ቆይ እንደዚህ እንትን ምን አለ?
እሺ ኮከብ ዘጠኝ ሰማንያ አምስት
ቆይ እኮ
ዘጠኝ
ሰማንያ አምስት መሰላል አምስት መስላት አዎ
ሰማንያ መስላት አዎ ከዛ ኮከብ ዘጠኝ ሰማንያ አምስት ኮ- ኮ- ኮከብ
አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫ